ሄሎ Hello፣ ሰላም ጤና ይስጥልን።
ወይ Hello
ሄሎ፣
ወይ ሰላም ጤና ይስጥልን።
ተቆረጠ መሰለኝ።
Okay።
እረፍ እረፍ።
ስሞት ማን ይታ ገነት
ገነት በሚል ነው አዎ፣ ጎሮ ገብርኤል የሚለው ነው።
እኮ driver ኦች አልመጡም ዛሬ።
አ፣ እንግዲህ አልተደወለልኝም እማ።
Okay። አዎ ይደውላሉ ሲመጡ። ለአንተ ግን ዛሬ እንደሚወጣ ታውቃለህ አይደለ?
ያ ለአንተ ደውዬ እናንተ ጋር አዎ፣ እናንተ ጋር ነው የደወልኩት። Actually እንዴት እንደዚህ አይነት ነገ quality ይመጣል ይላካል?
ተብለዋል።
ነገ ይመጣል እልሻለሁ። ያኛውን ሲመጣ ያኛው መልሽ ተብዬ ሁላ ፎቶ አል- አንስተሽ ኪቲ ፎቶ አንስቼ ላኩኝ። በጣም ማለት ኖርማል ቲማቲም ሁላ ብዬ ባዝ እንደላኝ አይመስለኝም፣ እንኳን በሬስቶራንት ኳሊቲ።
ኦኬ። በሬስቶራንት ኳሊቲ ያለው አዎ በሬስቶራንት ኳሊቲ ነው ያዘዝኩት። በጣም የተበላሸ አለው ይ- ይ- የተበላሸ አለው። በዛ ላይ ደግሞ ጥቋር ጥቁ- ጥቋ ጥቁ ጥቁ ነገር ይሄ ጥቁር ጥቁር አለ አይደለ? የተበላ ነው በሙሉ እና እንዴ አምስት ኪሎ ለዛውም ሁለት ሁለት አንድ ላይ አንድ ለብቻ ነው ያዝኩት። በሶስት ነው ሰው አንዱ ኪሎ ለብቻ ነበር። ጭራሽ ጭራሽ አላውቅም። ማን እግዚአብሔር ይወቀው። ልብ ያለው ሰው እንደዚህ አይነት ቲማቲም ቋጥሮ አይልክም። የእውነት ነው የምልሽ ማለት ትናንት ነገ ይጠብ- ነገ ይጠብቁ ከተባሉ እስኪ driver ኦች እስኪመጡ ይጠብቁና እስከ ስንት ሰዓት ከሰዓት ነው የሚመጡት?
ያለውን ነገር ከዚህ በፊት ያስታውቅ- እኮ ጠዋት ነበር እኮ የሚመጡትማ ብዙ ጊዜ እስከ ሰዓት ነው ነው አሁን የሚመጡት። እንግዲህ አዎ፣ አሁን ለነገ ማስገባት አልችልም እኔ ምክንያቱም ዛሬ ከወጣ product ኡ ወይ ማታ ላይ ነበርኩ ማሳወቅ ያለብዎት ስለነገ እንጂ አሁን በማስገባት አልችልም። ለምን እንደ- ሰው የትላንቱ order መሆኑ እኛ መግባቱን አንቺ ማ- ማወቅ ትችያለሽ? Like I don't know hello hello